ሄሎ ጤና ይስጥልን ቤተሰቤት ዮናስ ነው የምልርዳው።
ለምንድን ነው ገንዘቤን ማይሰጠኝ?
እሺ deposit አድርገው ነው ወይስ?
withdraw አድርጌ ነበር ሺ ሰባት መቶ እስካሁን ለ- አልገባም። ለምንድን ነው?
እሺ ደንበኛችን ስልክ ቁጥሩን ይንገሩኝ።
ዜሮ ዘጠኝ ዜሮ ሁለት
እሺ ዜሮ ዘጠኝ ዜሮ ሁለት እንደገና ዜሮ ሁለት
ዜሮ ሁለት ዘጠና ስምንት ዜሮ አንድ
ዘጠና ስምንት ዜሮ አንድ አዎ ሳምንት ሊሞላው ነው። ምንድን ነው ችግሩ?
እሺ check እያደረግክሎት ነው። አንዴ መስመር ላይ ጠብቁኝ።
ይሰማል?
ሄሎ አዎ ደንበኛችን ይሰማል። check እያደረግክሎት ነው። አንዴ
እሺ
ዜሮ ሁለት ዜሮ ሁለት አንዴ ድ- ስልኩን ይድገሙልኝ።
ዜሮ ዘጠኝ ዜሮ ሁለት ዜሮ ሁለት ዘጠና ስምንት ዜሮ አንድ ዘጠና ስምንት ዜሮ አንድ እሺ እም እም
አቤት
እሺ ስንት ብር ነው ያዘዙት ደንበኛችን? ሄሎ ሄሎ
ነው
ሄሎ ይሰማል? ስንት ብር ነበር ያዘዙት? ሄሎ
ሺ ሰባት መቶ
ሺ ሰባት መቶ ሺ መቼ ያዘዙት?
ከአራት ቀን በፊት
እሺ ጠብቁኝ። ሄሎ ደንበኛችን እ፣ check አድርጌልዎታለሁ። አንድ ሁለት ሰዓት ይጠብቁት። የቻፓ system ስለሆነ ትንሽ ስለሚያስቸግር ነው። ይገባልዎታል።
ፖሊስ አልፏል።
አዎ ከሁለት ሰዓት በኋላ check ያርጉት መልሰው። አንድ ሁለት ሰዓት ይጠብቁት። እኛ እናሳውቅልዎታለን። ይገባልዎታል። ምን አሉኝ?
text ይመጣል እንዳለ
አዎ ሲገባልዎት። አዎ ስለዚህ ሪፖርት እናደርግልዎታለን እኛ ለቻፓ። የቻፓ system ትንሽ ስለሚያስቸግር ነው።
እሺ፣ እጠብቃለሁ።
ይጠብቁ። እሺ፣ ስለ ደውሉ እናመሰግናለን። መልካም ቀን።